hello ሰላም ጤና ይስጥልኝ። Best Bet ከራት ነኝ። ዋኮም ልርዳው?
ሰላም ነው እንዴት?
አለን እግዚአብሔር ይመስገን። ምን እንርዳው?
እኔ የምለው የሆነ ኳስ እንትን ብዬ ነበረ እና አልበራልኝም ቤት ላይ ማለት ነው። ጨዋታው አልቋል።
ጨዋታው አልቋል።
ጨዋታው አልቋል። የቀሩ ጨዋታዎች ነበሩ፣ ግን አንዱ ጨዋታ ደግሞ ጨዋታው አልቋል፣ ግን ምንም ነገር አልበራም።
እሺ cashier code ኡን ታውቀዋለህ አይደለ? ደንበኛችን
cash out ኡን አውቀዋለሁ።
cashier code cashier code
cashier ኮች የትኬቱን አዎ ትኬቱን ለማየት cashier code አለው እና
okay፣ ትኬቱን view ካረከው በኋላ አለ አይደለ? cashier code ታች ከትኬቱ ታች
okay።
እሺ ምን ካላወቅከው የእንትን የቤት ቤት ቁጥርህን ንገረኝና በዚህ ከሆነ የምትጫወተው በሱ check ላድርግልህ።
እሺ ዜሮ ዘጠኝ አታውቀውም?
ምኑ ካ- ትኬት ID አለው ይኸውልህ፣ እያንዳንዱ ወይ ትኬት ID አለው ወይ cashier code አለው። በሱ ነው okay እያንዳንዱ okay።
ትኬት አየሁ የሚለየው።
አየሁ እ ምኑን
ከእንትን cashier code ኡን ከትኬቱ አገኘኸው?
ታች አዎ፣ ታች ያለውን አዎ በቃ cashier code ኡን ካየኸው
okay።
በቃ ትኬቱን check እንዳደረግልህ cashier code ኡን ንገረኝ።
ከታች ያለውን አዎ አየሁት ያልከኛል።
እስኪ